hello hello
hello
ሰላም ጤና ይስጥልኝ ቴሌቪ
ጤና ይስጥልኝ። ይህ message ለማቋረጥ ነበረ።
ኮከብ ዘጠኝ ሰማንያ አምስት መሰላል ወደሚለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይቻላል
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ አለ ለማቋረጥ የሚለው እሱን ይቻላል ምን ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል
ስድስት ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ